ሄሎ ሰላም ጤና ይስጥልን። ሄሎ ዋጋውን ደግሞ
ሄሎ ይሰማኛል። ምን አለ? እ፣ መደበኛ አራት መቶ ብር VIP አንድ ሺህ ብር።
ምንድን ነው ልዩነቱ?
ያው VIP ከሆነ እ፣ የመጀመሪያ ወንበሮች ላይ ይቀመጣሉ
የሌለውም እ
የለውም አይደል?
ምን አለኝ?
የለውም ልዩነት።
ሌላ ልዩነት የለውም።
ከየት ነው የሚገኘው?
እ፣ ላይቭ ላይ ማነው እ፣ የዶንኪቲው ቪዲዮዎች ላይ link አለ። እዛ ላይ መመዝገብ ይችላሉ፣ ወይም ደግሞ አሁን መዝግቦትና ክፍያ ነገ መፈጸም ይችላሉ ሲመጡ